ጤና ይስጥልኝ እሺ ሄሎ
ሄሎ ጤና ይስጥልኝ አዎ ጤና ይስጥልኝ እንደምን ነበር ሄሎ ሄሎ
ወይ አይሰማም ይሰማኛል። እስቲ አንድ ትኬት cashier ኮድ ያዝልኝ ቦነስ ካለ ብዬ እሺ አንዴ
አስር
እሺ cashier ኮዱን ንገረኝ።
አስር
አስር ሀምሳ አምስት
እሺ አስር ሀምሳ አምስት አስራ ዘጠኝ ስልሳ ስድስት
እሺ lost ነው። እሺ ሶስት ይሞቶብሃል።
እሺ እሺ